hello ሰላም ነው ሙዬ?
ጤና ይስጥልን ቤቱ ቤት ምን ነበር?
እስቲ ይህን bonus check አድርግልኝ እስቲ
እሺ cashier code ኡን ዘግተዋል?
አስራ ሶስት
እሺ ሰማንያ ስድስት ሰማንያ ስድስት ሀያ ስምንት እሺ አርባ ስድስት
እ አስራ ሶስት ሰማንያ ስድስት አስራ ሶስት ሰማንያ ስድስት ሀያ ስምንት አርባ ስምንት አርባ ስምንት ነው ያልከኝ? እሺ እ አዎ።
እንትን ነው አንድ ነበር lost የወጣብህ ግን ምንድነው total ወደ ሀያ ሶስት ነው ሀያ ሶስት ነጥብ ስምንት ነው ለወጣብህ እና- game ሲካፈል ከሀያ በታች ነው የሚሆነው ለዛ ነው lost እንትን የሌለው ቦነስ ቦነስ የለውም ማለት ነው።
አዎ ምንድነው እንትን total ወድክ ለወጣብህ game ሲካፈል ከሀያ በታች ነው የሚሆነው
እሺ ይህን ያይልኝ እሺ እሺ እሺ ንገረኝ አስራ ሶስት ሰማንያ ስድስት እሺ
ሀያ ዘጠኝ አስራ ስድስት
አምሳ ብር አለው ይሄ ለቆታል።
ተመላሽ አዎ ለቆታል አሁን ነው የለቀቀልክ እሺ እሺ ሌላ አለ አይ ሌላ ሌላ አመሰግናለሁ።
እሺ እናመሰግናለን እሺ